hello አቤት ጤና ይስጥልኝ ሀሚድ ነኝ hello ደህና ነህ? ያው check አድርግኛለህ አንድ እሺ እሺ አስራ አራት እሺ ሀያ ስምንት እሺ አስር ሰማንያ አንድ
እሺ ይሄ ጨዋታ አንድ የተራዘመ ጨዋታ አለው አል- አንድ ብቻ ይቀራል ግን ሁሉ አሸንፈዋለሁ።
አዎ void የሆነ አለ በመሀል ሁለት ጨዋታ ለወደ ሁለት ነው አይደል?
ጨዋታ void void እሺ
ውድቅ የሆነ ማለት ነው ጨዋታው ወርቅ- ወርቋል
X ሳይሆን ውድቅ የሆነ እ፣ ያልተበላህበት ያልበላህበት ማለት ነው እ- አዎ፣ እሺ እሺ እና አንድ ጨዋታ ደግሞ የሚቀራለሁ አዎ ጨዋታውን ከቀረ ከዛ ከጨረ- ከጨረስኩ በ- እበላለሁ ማለት ነው።
አዎ አዎ እሺ እሺ እሺ እሺ እሺ